hello hello ጤና ይስጥልኝ።
አብሮ ይስጥልን።
ከድራ ጋር ነበር በደውሎ አባይ ቴሌቪዥን።
ድራጋ አዎ አባይ ቴሌቪዥን
እሺ፣ እሺ አጋር ለመሆን ተመዝግበው ነበር።
ተመዝግቤ ያለው አዎ፣ accept link አድርገውኛል። ግን ቅድም እሺ እ ዩቲዩብ ላይ search ድራጋር ብዬ search ሳረግ አዎ ምንም እየመጣልኝ አይደለም።
በቃ ስለዚህ ደብሊው ደብሊው dot ድራ ጋር ዶት ድራጋር com ብለው
እሺ፣ እዛ ላይ ይመዝገቡና መልሰው ይደውሉልኝ።
እሺ ዩቲዩብም ላይ ይሁን እ ቴሌግራምም ላይ የ- የኝ- የትኛውም እንትን ላይ website ላይ እ?
hello
የትኛውም website ላይ ነው የሚሰራልኝ?
hello እ? አቤት የት- አሎ